ጤና ይስጥልኝ። የጤፍ ሽጥሪ ማዕከል እባክዎን ልርዶት?
አብሮ ይስጥልን። ዋጋ ለማወቅ ፈልጌ ነበር።
እሺ፣ ለመቼ ነው? ከየት ወዴት?
እም፣ ለመቀሌ ደርሶ መልስ ከጎንደር መቀሌ።
ከጎንደር መቀሌ።
አዎ፣
መቼ ነው መሄድ የፈለጉት?
እ፣ ሰኞ ዋጋው መጀመሪያ ማወቅ ፈልጌ ነበር።
እሺ፣ እሺ። ያው ከቀን ቀን ስለሚለያይ ብዬ ነው። ደርሶ መልስ ነው መሄጃ ብቻ።
ደርሶ መልስ
ለስንት ሰው ነው?